ጤና ይስጥልን። Hello ቪዛ ለምንሽ ነኝ ባስኮት ምን አይነት የጉዞ መረጃ ልስጥዎት?
መረጃ ፈልጌ ነበር።
ጤና ይስጥልን ደንበኛችን ድምፅዎት ይቆራረጣል።
እሺ መረጃ ፈልጌ ነበር።
እሺ ደንበኛችን ምን አይነት biometric እ፣ ስንት ቀን ይፈጃል?
እ፣ ድምፅዎት አይሰማም ደንበኛችን ትንሽ biometric መረጃ መቼ biometrics የት ለማን ነበረ ማለት biometrics ሰጥተዋል? የት ሀገር ካናዳ ነው? hello ደንበኛችን ካናዳ ካናዳ እሺ ሰጥተዋል? biometrics ሰጥተዋል?
ገና ሰጠው እሺ ስንት ብር ነው እንደሆነ
ደንበኛችን አይሰማም በደንብ ስንት ብር እንደሆነ ለማወቅ ፈልጌ ነው።
okay እሺ ለ study ነው
አይ፣ በትምህርት ነው የሚሄዱት work work
ለ biometrics ሰማ- ሰማንያ ዩሮ ነው ሰማንያ ዩሮ ሳይሆን እ፣ ዶላር ይቅርታ ዶላር ደንበኛችን አይሰማም ጤና ይስጥልን